ለማዘዝ ነው።
hello
መልሼ ደወልኩኝ ከጅብጅብ እሺ እናት ዛሬ እርሶ order የያዘውን driver ስልክ ልንገሩት እ?
የ driver ስልክ ልንገሩት ዛሬ ይወጣል እርሶ already ያው አሁን አራት ሰዓት አምስት ሰዓት- አምስት ሰዓት ላይ የሚወጣ ይመስለኛል የእርሱን የያዘውን ይደውሉልኛል driver- አይደል ይደውላሉ አ እሺ ልንገሩት ወይስ እ፣ እስኪ ቆይ አንዴ እሺ ቁጥር ንገሪ ዜሮ ዘጠኝ ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት
ሰባ አምስት ሰላሳ አንድ ሰላሳ አንድ አሉላ ይባላል ይደውሉለት እሺ እሺ እናመሰግናለን መልካም ቀን